ጤና ይስጥልኝ hello
hello አቤል አቤት ከዊፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝ ዊፕላስ ሶሉሽን እ እ፣ ተመዝግበው ነበር እኛ application ላይ እና አሽከርካሪ ነው ወይስ ለተጠቃሚ የሚለውን ለማረጋገጥ ነበር።
ለተጠቃሚ መሰለኝ።
እሺ አሁን እርሱ የተመዘገቡት አሽከርካሪዎች የሚመዘገቡት ላይ ነው። ለተጠቃሚ ዊፕላስ ሶሉሽን user የሚል አለ። እሱን እ።
አውርደው እ፣ መጠቀም ይችላሉ። እንዲሁም አሁን ያዘጋጅነው challenge አለ እና አሸናፊ የሚያደርጉትን referral code ማግኘት ይችላሉ። user በሚለው ማለት ነው። እሺ መልካም ቀን።